እንትን አላለኝ አላገኘሁም እኮ ስልካቸው ራሱ ስደውል አያነሱም። እውነት እዛ ነው። Okay አይ እኔስ አንተ ባንተ ዝም ብሎ አልሞክረውም መስሎኝ ነው።
አይ አይ እምቢ አለኝ።
አንተ እንትኑን አይ- ካላገባሁት አንተ የሞላኸዋል የሞላኸዋል አይደለም እሱ አንተ ከሞላው ያንተን አስመርጠዋል።
አዎ እንዴ ምንም አላስቸገረኝ ሰላም ነው?
ምንም ደህና ነሽ?
አላስቸገረኝ እንዴት ነሽ? ሰላም ነው?